让你什么？
hello
ሰላም ነው ላሚሳ፣ እንዴት ነው?
አሎ ደህና እንዴት ነው?
እግዚአብሔር ይመስገን። እ፣ ወደ vehicle manufacturing ላይ በ accounting አመ- አመልክተ ነበር።
ምን ወደ vehicle manufacturing ላይ በ accounting አመልክተ ነበር አይደል?
accounting መሆን ይችላል። ብቻ agro economics ነው የተማርኩት እኔ።
ነው
አዎ okay። በ accounting ነው በ agro economics ነው የተማርከው። ስለዚህ በ accounting ነው የሚፈልገው። ስለዚህ እም፣ እም፣ በል መጥቼ ከተ- ፈተና ነው አለው አይ አይቻልም። በ accounting ነው እና
እ፣ አንተ የተማርከው ደግሞ agro economics ነው። አይሆንም። እሺ
ኧረ ምን ችግር አለው ታዲያ? ሪሌቲቭ እኮ ያው ይመሳሰላል።